hello hello ጤና ይስጥልን ቤተሰብ እንደምን ሰላም ነው?
እግዚአብሔር ይመስገን።
እንትን ነበር አሁን game የተጫወኩኝ ስምንት ስምንት ስምንት አገኘውና ቦነስ አለ አለኝ።
እሺ አልገባልኝ።
game ነው
አይ ኳስ ነው።
ኳስ ነው? እስቲ ንገረኝ cashier code ህን።
አስራ ሁለት እሺ
ዘጠና አራት ዘጠና አራት
አስራ ሁለት ዘጠና አራት እሺ።
ዘጠና አንድ ሰላሳ ዘጠኝ
ዘጠና አንድ ሰላሳ ዘጠኝ እም።
ማነው ቦነስ አለ ያለክ?